ጤና ይስጥልኝ ሁሉስፖርት ነው። በአኮም የምንረዳዎት?
ሄሎ
ጤና ይስጥልኝ ሁሉስፖርት ነው የምንረዳዎት?
ባለፈው ዊና አሸንፌ ነበር ግን አልገባልኝም።
እሺ coupon code ኡን ንገሩኝ።
የእንትን ነው አይ የ giveaway የማንቸስተር ከአስቶን ቪላ ገንብቼ ነበርና ከዛ በኋላ ስልክ ምናምን ላኩላቸው ግን ምንም respond በቴሌግራም ነው ይላኩልን።
በቴሌግራም አዎ
እሺ መልስ ስናገኝ እዛው ላይ እናሳውቆታለን። system ም update እየሆነ ስለሆነ ነው። እሺ ደንበኛችን።
እሺ ቆየ ብዬ ነው። እሺ እሺ እሺ መልካም ቀን